ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
አሁን ይስጥልኝ።
አቶ አለማየሁ አስፋው።
አዎ እሺ ከዊ ፕላስ ሶሉሽን ድርጅት ነበር ምደውልልዎት።
ከምን ከምን ከዊ ፕላስ
ከቢ ፕላስ ዊ ዊ ዊ ዊ ፕላስ
ዊ ፕላስ ምንድን ነው?
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው Okay እና አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እ ምን የሚል ያ ምንድን ነው? ከእያንዳንዱ trip ድርጅታችን የሚቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ታሳቢ ያደረግነው አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ ምና ጡረታ፣ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን በጋራ የሚቆጥቡበትና በጋራ አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
Okay እንዴት አዩት ሀሳባችንን?
አይ አሪፍ ነው።
እሺ ወደዱት?
ኦኬ አሁን ላይ ስራ ስለጀመርን እርስዎም ከኛ ጋር መስራት ፍላጎት ካለዎት ዊፕላስ ሶሉሽን ፕሮቫይደር የሚል application አለን።
Okay እሱን ከፕሌይ ስቶር ወይ ከአፕ ስቶር ላይ አውርደው መመዝገብ ይችላሉ። በተጨማሪም የቴሌግራም ቁጥርም አለን። document መላክ ይችላሉ። ልላክልዎት?
ይቻላል።
እሺ እልክልዎታለሁ። በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ የምንቀበል ይሆናል። እናመሰግናለን። መልካም የስራ ቀን ይሆንልዎት።
እሺ እኔም አመሰግናለሁ።
እሺ